እንዴት ቤት ቤት ነው የሚለዳው?
ትላንት በንግድ ባንክ cash out ብዬ ነበር እና ማታ አልገባም።
በዚህ ስልክ ነው?
አይደለም፣ አይ በዚህ ስልክ አይደለም።
እሺ ንገረኝ።
ዜሮ ዘጠኝ አስራ ሁለት አስራ ሁለት ሰላሳ ሰባት እሺ ሰባ አንድ አምሳ ሁለት
ስንት ብር ነበር?
አምስት መቶ ብር እሺ አንዴ ጠብቀኝ። እሺ ፕሮሰስ ላይ ስለሆነ ነው። ለቻፕ አሳውቅልሃለሁ፣ ይገባልሃል። እሺ ደሮሽ
ተዳወሉ። እናመሰግናለን። መልካም ቀን